Hello
Hello
ሰላም ጤና ይስጥልኝ።
ሀያ የተሸለምኩት ብር ሀያ አራት ሰዓት አልፎታል ግን አልደረሰኝም።
አዎ ይቅርታ ሀያ አራት ሰዓት ቢያልፈውም ይገባልዎታል system እያስቸገረን ስለሆነ እየተስተካከለ ስለሆነ ይጠብቁ ይገባልዎታል።
በ- በምን ያክል ሰዓት ይገባል?
ያው እየተስተካከለ የእርስዎ ብቻ ስላልሆነ ነው ሁሉም ጋር እንደዛ ስለሆነ እየተስተካከለ ነው ሲስተካከል message ይደርሶታል።
እሺ አዎ እሺ ቀጥታ እሺ መልካም